ሄሎ ወይ ሄሎ፣ ሰላም ነው እግዚአብሔር ይመስገን።
አለን። ከወዳ vehicle ነበር የምደውልልህ ሳፊ ባጃጅ
okay አ አ፣ ተደውሎ ነበርና መልሼ የደወልኩልህ።
አ ሳፊ በስድስት ሰው የሚጭነው ማለት ነው።
አዎ
እሱን ፈልጌ ነበር እና እንትን ዋጋው ስንት ነው?
Okay። የት አካባቢ ነህ ካንተ አሁን?
እኔ ወደ ሻሸመኔ አካባቢ ነው።
Okay። ሻሸመኔ ከሆንክ እ፣ ሻሸመኔ agent ስላለን እዛ እም፣ የእነሱን ቁጥር text ላድርግልህና ከእነሱ ጋር አውራ።
Okay እዚሁ አለ።
አዎ ሻሸመኔ እዛው branch ስላለን እም፣ ከእነሱ ጋር አውራ።
Okay እሺ። በአንድ ቻርጅ እስከ ስንት ነው የሚሄዱት?
በአንድ ቻርጅ ከመቶ እስከ መቶ ኪሎ ሜትር ይሄዳሉ።
እስከ መቶ ሀያ አዎ ከመቶ እስከ መቶ ኪሎ ሜትር ይሄዳሉ
Okay።
እና ላክልኝ።
የሶስት የሶስት ዓመት guarantee አላቸው።
ባትሪያቸው አዎ የሶስት ዓመት guarantee አላቸው።
እሺ ላክልኝ እስኪ ስልካቸው text አደርግልሃለሁ። እሺ ስምህም ማን ልበል።
ያሬድ እሺ ያሬድ፣ እሺ text አደርግልሃለሁ። እሺ እሺ።